ጤና ይስጥልኝ ቃል ኪዳን ይሰጥልኝ
ሄሎ ሄሎ አሀ እንትን ትላንት ማታ ማለት ነው እሺ የሆነ ብር withdraw አድርጌ ማለት ነው withdraw እሺ፣ ሁለት መቶ ብር ከዛ አልደረሰኝም እዛው ቀረ።
እሺ በዚህ ስልክ ቁጥር ነው አዎ ሁለት መቶ ብር ማለት ነው።
እሺ አንዴ መስመር ላይ ጠብቁ እሺ መስመር ላይ ነኝ። አዎ ሼር አድርጌ ይታያል። አ لكن واحد والله يا والله
እሺ በቮቸር ነው ዊዝድሮ ያደረጉት አ ቮቸር ነው
ቦቸር አዎ እና አይመለስም።
አካውንት ሂስትሪ ላይ ገቡና
እሺ history ከሚለው አጠገብ voucher history የሚል አለ ምን ምለው
vouch- history ከሚለው አጠገብ voucher history የሚል አለ history
አዎ እሺ
እዛ ላይ ገቡና ቀኑን የትናንት ሲያስገቡ ያመጣሉታል voucher code ኡን
እሺ
ስለዚህ voucher code ኡን copy አድርጉና መልሰው deposit ያድርጉት ወይ ደግሞ ከቤስት ቤት ሱቅ ሄደው መውሰድ ይችላሉ
እሺ እሺ መልካም ቀን